Hello,
Mila, hello. A ver,
ዜሮ ሁለት
a ver.
ቪክተር ዮዋ ነዋ።
አዎ ቪክተር ይሁዋ
ኮሜንት መስጠት ይቻላል?
ይቻላል። እሺ
እሺ እ፣ ጨዋማ ውሃው
ውሃው ጨዋማ ነው።
እ፣ ከየት አካባቢ ነው?
እ፣ አማራ ክልል ሰሜን ወሎ አካባቢ ነው።
ሰሜን ወሎ።
አ፣
ሰሜን ወሎ፣ ሰሜን ወሎ ምን አካባቢ ላይ?
ወልዲያ
ወልዲያ።
አ፣
Okay። ከሌሎቹ ውሃ ጋር አነጻጽረውት ነው በጣም ጨዋማ የሆነብዎት?
አዎ፣ በግሌ ነው እንጂ እንደ ሀሳብ አዎ፣ ያው- ይሄ የግል አስተያየት ነው በእርግጥ
አ፣
እሺ፣ እናሻሽላለን። እናመሰግናለን ስለ አስተያየቱ።
እሺ እሺ፣ እሺ።